ሄሎ ሄሎ ምን ባላ አቤት እንዴት ነህ?
ሰላም እንዴት አለ እሺ ምን የለም ነው ያሉ? ሬስቶራንት እ ምን ሶስ ነበር እ የ fasting ምናምን ሶስ የሚባለው የለም ያሉ
እሺ እ
አቅርብልኝ ላናግራቸው።
ሄሎማ
ሄሎ ጤና ይስጥልኝ።
በጣም እግዚአብሔር ይመስገን።
እሺ አዎ፣ አይደለ አዎ አዎ፣ እሺ እ ምንድን ነው የሌላችሁ? ምን ሶስ ነው የሌላችሁ?
የአትክልት የእንትኑ fasting ኡ ማለት ነው ስላላዘጋጀን ነው አይነቱ አልኩት ነው። ይሄኛው እሺ፣ ግን ምን ያለው chili ነው ያለው፣ እሱ ምግቡ- ደግሞ በእንቁላል ነው የተሰራው።
እሺ ቆይ እ እ በእንቁላል ነው የተሰራው እሱ ደግሞ ማዮኔዙ።
ኦኬ እሺ ምግቡ ተሰርቶ አልቋል ግን ምግቡማ ተሰርቶ አልቋል። mayonnaise ኡ fasting ኡ ስለሌለ ነው።
እሺ የ- ምን ሶስ ነው የሌለው ያልከኝ? ይቅርታ የ fasting ኡ የጾሙ የሚሆን በአትክልት የሚሰራው ማለት ነው እሱ በቃ።
በኦፕሬተር ስለሚሰራ።
customer የሚፈልግ ከሆነ እናስጠይቅና ደውላለን። እሺ እ እሺ እሺ እሺ
driver ባለ አዎ እዚህ customer ላስጠይቅ ነበር ይቅር